ጤና ይስጥልን።
ሰላም ሰላም ሰላም ነው።
እግዚአብሔር ይመስገን።
እ፣ agent ነኝ ዳንኤል እና Keno ለማስጫን ነበረ። Red Keno።
okay እ፣ ዳንኤል ነው ያልከኝ?
አዎ
እሺ፣ Keno ለማስጫን ፈልገህ ነው?
አዎ።
አንድ የመስመር ላይ ጠብቅ።
እሺ፣
እ፣ ከየት ነው የምትደውልልን?
ኮምቦልቻ።
ኮምቦልቻ።
አዎ
መስመር ላይ ይጠብቅኝ አዴ።
እሺ።
ሄሎ ሄሎ፣
እንዴት ነው?
ሰላም ነው።
ዳኒ ነህ እንዴ?
አዎ አዎ፣ አዎ በድምጻው ከማን ነው?
አለን አለን። ሰላም ነው። ብሩ- ብሩኬ ነኝ። እንዴት ነው?
አዎ አወኩ። ብሩክ አማን ነው።
እንዴት ነው? ስራው እንደ ሰላም አማን ነው፣ ይመስገን ነው።
ምን shop ልጨምር ነው? እዛው shop ላይ ምን ሆኖብን ነው ብዬ ነው።
አይ ትናንትና የእኔ ልጅ ሲያወራችሁ ራሳ አውራው ብላችሁኝ ነበር። እኔ እዛ የለሁም ኖርማሊ እና ኦኬ እሺ እና እሱ ሲያወራችሁ እንትን አለ
አዎ፣ ኖርማሊ ምን አለ?
እንትን keno የለኝም እኮ እኔ እስካሁን ምንድን ነው ያለህ? ስፖርት ነው?
እኔ እንትን ነው እኔ ውሻና ፈረስ ነው እስካሁን ያለኝ።
አዎ፣ ባለፈው እዝ- መኪና ለማስጫን ነበረ ፒሲ አዎ።
ተቸገርኩኝ ተ- ካስታወስክ PC አዎ ትዝ አለኝ። አዎ አ ግን- PC አስቸገረን PC ቀየረ ተ- ብላችሁኝ ነበረ። አሁን ደግሞ ው- ውቤ 62 ያንተ አይደለ?
አ ውቤ 62 በሱ ነው አዎ።
አሁን keno የሚጨመርልህ።
አዎ አዎ በቃ እንትን በአንተ Any- እስኪ ላክልኝ ልጁን፣ ወይ ደግሞ አላውቀውም ለብሩክ ብሎ ይላክልኝ። እሺ እሺ በዚህ እ- support ላድርግ እንጂ ይሄ አዲስ ሰው ሲመጣ ምንድነው okay።
መሰለ ያው ልጆቹም እዚህ ያሉትም ግራ እንዳይጋቡ ነው በእናንተ አውሩ የምንለው ማለት ነው። እና አዎ ደግሞ አንዳንድ ገባኝ።
hacker ኦችም ሊኖሩ ስለሚችሉ አዎ ከዚያ ገባኝ።
ነገር happen እንዲሆን አንፈልግም። ስራችን እንትን ደግሞ እሺ እሺ በቃ እና በውቤ ስልሳ ሁለት እንትን installation እሰራለታለሁ። አሁን ይላክልኝ
እሺ እ- እንትን AnyDesk ምናምን ይላከልህ።
ይላካ ready ነዋ በ- በ- አዎ ኮምፒውተር በሌላ ቴሌግራም ቢሆን ችግር የለውም።
በቃ ለብሩክ ብሎ ይጻፍልኝ እኮ እሱን እ፣ ዛሬ ለብሩክ ብ- ስልክ እሺ ላድርግና እሺ እሺ ደውል። እሺ ይደውል።
እሺ ዳኒ እሺ እሺ እሺ